ሄሎ ሰላም ጤና ይስጥልኝ እንዴት ነሽ?
እንዴት ነሽ?
ደህና ነን። ሰላም ነው? ሄሎ ሄሎ
ወይ ምህረት ነኝ ከሐዋሳ እሺ ምህረት እንዴት ነሽ?
አለን።
ደህና ነን።
system እየሰራ አይደለም።
የቤት ማን ነው?
አዎ ምንድን ነው የሚላችሁ?
እ ካ- እንትን retail recall ላይ ገብተውና cashier option ፊት ለፊት ላይ የሚያሳያቸው ብር አይገናኝም በይ።
ብሩ ነው የማይገናኘው?
አዎ ይለያያል።
እሺ ሰዓቱ ልክ ነው?
ሰዓቱ ልክ ነው። እንደዚህ ይሆናል የሆነ የሆነ ሰዓት። ከዛ ደግሞ ዙር የሚለቀው ከሶስት ነው ከአራት ዙር በኋላ ነው።
እስኪ አንዴ ቆይ።
ሄሎ
ወይ እህ ሜርሲ
ቡራዬ እንዴት አለሁ።
አለሁልህ አለክ system ምንድን ነው እየሰራ አይደለም እኮ
አረ እየሰራ ነው። ማንም እንትን አላለንም እስካሁን።
ይኸው አሁን ሂሳብ እንትን እያሉ በል አዎ cashier option ላይ የሚያሳያቸው እና
አዎ።
ውስጥ ላይ የሚያዩት አይገናኙም ጭራሽ
እ፣ እስኪ AnyDesk ይላኩልኝ ማለት አንድ እንደዛ እሱ ነው።
እስካሁን አልመጣም። አዎ። ውጤት ዘሏል። አ አሁን የጀመረው ሁለት ደግሞ ውጤት ከሶስት ሶስት ጨዋታ አራት ጨዋታ በኋላ ነው የሚያሳያቸው
ነው አይደለ?
እም።
አዎ ውጤት ነው እንጂ ሲስተም የባላንስ እንትኑ ምናምን ማንም እስካሁን እንትን ያለ ነው የለም። እ፣ የሆነ እያየነውም ሰዓት- ስለነበረ እንትን ይሄ ኢንተርኔት ላጊንግ ታይም አለ አይደለ? ዛሬ እም።
ኢንተርኔት እንትን ነው ቅርዝዝ ብሏል።
ነው እንዴ ይሄ የሆነ ይላኩልትና ሪዲም ወይ አድርገሽ ታያለህ redeem አድርገው። አዎ እሺ አያለሁ።
እሺ ይላኩልኝ።
ትዳር እሺ AnyDesk ዛሬ ይላኩት። እሺ